ያስኳል ቀዩን መስላ አድምቋት ውሃው ላይ ስንብቷ ሲደርስ ታባባለች ፀሐይ ከተራራው ግርጌ ገብታም እያለቀ ትዝታ ይነጋል ጀንበር ከጠለቀች የቀን ትውስታዬ እኔ ላውጋው ብል ስለማ ብቻዬን ቁጭ ብዬ መሽቶ ሲውጠኝ ጨለማ አላይሽ ባይኖቼ ባስስ የለሽ በዙሪያዬ ትዝታዬን ይዤው ልግባ ወደ ማደሪያዬ ናፍቀሽኛል ናፍቀሽኛል ናፍቀሽኛል ናፍቀሽኛል ናፍቀሽኛል ናፍቀሽኛል